ሄሎ ሄሎ ፓስተር የመኪና መሸጫ ነው
አዎ፣ ምን ነበረ?
ዳማስ መኪና ነበረ
እሺ፣
እና ለመግዛት
ለመግዛት ነው ለማምጣት?
አይ ለመግዛት ለመግዛት
ቁጥር ልስጥና እዛ ቁጥር ላይ ይደውሉ። ዜሮ እ?
ነገ ጠዋት ነገ ጠዋት እዛ ቁጥር ላይ ይደውሉ። ቁጥር ልስጦት።
እሺ አንዴ እሺ ቆይ እሺ አሁን ስጪ አሁን ስጪ
ዘጠኝ አርባ አራት
ዘጠኝ አራት ዜሮ ዜሮ
ዜሮ
ሰማንያ ሰባት አስራ አንድ
ሰማንያ ሰባት አስራ አዎ፣ እዛ ላይ ደውሉ።
እሺ አመሰግናለሁ አንዴ ግቢ እሺ እሺ፣ እኛ ምናምን እሺ ይቅርታ ግቢ አንዴ እሺ